ጤና ይስጥልኝ። ሁለት ወርተና ባኮ ምለደው ሄሎ፣ ጤና ይስጥልኝ። ትራንዛክሽን መፈጽሜ ያልገባ ብር ነበረና እሺ ከሶስት ቀን በፊት ማለት ነው። ከዛ እንትና ደውዬ እንደዛ ስላቸው ሜሴጅ ላክልን አሉኝ እሺ እና ልኬ ኦልሬዲ ሳክሰስፉል ብለዋል፣ ግን እስካሁን ቴሌብር አልገባም ብሩ።
መቼ ነው ሰክሰስፉል ያልነው?
አ፣ ትናንትና
ሞከሩት ሪፍ አድርገው አዎ አዎ ሞክሬዋለሁ።
ማን ነው የሚለው ስሞት? የቴሌግራም
የቴሌግራም ሴም
ሴም አዎ ሴም ኬለ
ስልክ እስቲ ንገሩኝ።
ዜሮ ዘጠኝ ሀምሳ ሶስት እሺ ዜሮ ሶስት እሺ ሀምሳ አምስት ሀያ ሰባት
ኦልሬዲ ሄሎ።
successful ብለን ላካልንበታል።
አዎ
እሺ ስለዚህ አንድ እሺ ጠብቁኝ።
እሺ already successful ስለዚህ እሺ በድጋሚ ሌላ ቦታ አስተላልፍሎታለሁ እና
እሺ መልስ ስናገኝ እዛው ላይ እናሳውቆታለን ቴሌግራም ላይ
እሺ